ሄሎ ሄሎ፣ እናቴ ጥል እንደምን አደርሽ?
እግዚአብሔር ይመስገን። ከብጃ የጥሪ ማዕከል የምንደ አሁን ምዬ ከሀያ ስምንት መዝናኛ ክበብ ነው የምደውልልሽ። የሜታው ዲስፔንሰር ማለት ነው መቅደ- መቅጃ ተቸግራል።
መቅዳ ዲሰና ዲስፔንሰር እንትን አይልም አይገጥምም።
ዲስፔንሰሩ ነው የማይገባ አዎ ነግራቸው እስካሁን ድረስ ይሉሽ ድራፍቱን ማውረድ አልቻልንም። እንድትነግሪልን ነበረ።
መዝገበ ለጤና ባለሙያችን አስተላልፋለን። ስም ይነግረናል። እርስዎ
እ፣ ትዕግስት ከሀያ ስምንት ትዕግስት አዎ ስልክ ቁጥር የደወሉበት እነያዘ አዎ አዎ ያጁ እናቴ
ቄራ ቡልጋሪያ አካባቢ አዎ ቡልጋሪያ አካባቢ ጥያቄ የተመዝገበ ለጤና ባለሙያችን አስተላልፋለን። ሌላ ምረዳት ነገር አለ?
ሌላ ምንም አስረጅኝም። አመሰግንሻለሁ እምዬ። ይህን ብቻ አስተላልፊልኝ ቶሎ እንድናወርድ። እሺ፣ ይርጥልን። እናመሰግናለን።
ድምጽ በኋላ አስቀምጡ። መልካም ቀን